ጤና ይስጥልኝ አሪፍ ነኝ ሳምራዊት ነኝ እባክዎ ምን ልርዳዎ
አለ ጤና ይስጥልኝ
በሰላም ነው።
እግዚአብሔር ይመስገን ምን ልርዳዎ
ሰላም ነሽ?
እግዚአብሔር ይመስገን
ሰያ ሀይቴ
ምን አሉኝ
ኦሮምኛ አንችልም።
ኦሮምኛ ተናጋሪ ነዎት መስመር ላይ አሉ
አማርኛ እንዲሆን
እሺ መልሰን እንደውላለን